ጤና ይስጥልኝ አርፍቴ ረዲስኒ በኩል ልርደው ጤና ይስጥልኝ። ቴሌግራም ላይ ልኬላችሁ ነበር ስክሪንሾት።
አሁን የላኩት አሁን የላኩት
ስሞት ማን ይባላል? ደንበኛችን ኢብራሂም
ደንበኛችን እያየሁሎት ነው።
ቴሌግራም ላይ አይተሻል? እንትኑ
አግኝተነዋል። እናመሰግናለን ደንበኛችን።
እሺ እንትኑ አልገባም ብዬ ነው ሳምንት ሊሆን ነው።
እሺ ደንበኛችን ሲስተካከልሉት እናሳውቆታለን ቴሌግራም ላይ።
እሺ እሺ እሺ
መልካም ምሽት ይሁንልዎት።